ቴሌ ብር ሳቢ ነኝ።
ብር ሳቢ order ችን አድርግልኝ።
ስንት ነው order number ኡ?
አርባ ስምንት ዜሮ ዜሮ ዘጠኝ እ
አርባ ስምንት ዜሮ ዘጠኝ ዜሮ ዘጠኝ አዎ አርባ ስምንት ዜሮ ዘጠኝ
ማን ነው ስምህ?
ዮሐንስ
ዮሐንስ አርባ ስምንት ዜሮ ዘጠኝ ነው ያልከኝ አይደል?
አዎ
ማን ዮሐንስ ነው ያልከኝ?
አዎ
እሺ ይልሃል።
አድርግልኝ።
አትሄድ ይደውልልሃል።